ጤና ይስጥልኝ ረዲት ነኝ።
hello ሰላም ጤና ይስጥልኝ።
አብሮ ይስጥልኝ።
እሺ
አየሁን እንትን እንድትላልፍልኝ ቴሌ ብር ያው ያው እንትን pin code እንድትላክል ፈልገኝ መ- ወዴት ነው? ወደ ቻፓ ነው? ወደ ሳንቲም ነው? ወንድሜ አሁን ለማከፈል ነው ማለት እኮ pin code ፈልጌ ነው።
ዲ- እኮ deposit ያደረግከው ወዴት ነው?
አይ ትናንት ነው ያከፈት ትናንት ያደረግከው ወደ ቻፓ ወደ ነው?
ትናንት- ወደ ሳንቲም ነው?
ማለት እኮ ለመጫወት ነው ይህ ይህ ብር ማለት ነው።
እኮ ገባኝ። ገና ለመጫወት እንዴት ነው ነው? deposit እንዴት ነው የሚደረገው ነው?
አዎ የሆነ አለ አለ ቢል አለ የምስጢር ቁጥሩ ማለት ነው።
okay እ፣ ስፖርት ተጫውተክ ነው?
አጫወት ነው ገና ግን ያ ምስጢር ቁጥሩ አልክልኝ ነው።
እ፣ connection ይሆናል እንጂ ላክልሃል። እሺ system ኡ እየሰራ ነው። connection ን አስተካክል። እሺ እሺ አመሰግናለሁ።
እሺ አባ
አይ አይ